አውሪ
የመቶ ደቂቃ ጥያቄ መስመር እ
የመቶ ደቂቃ ጥያቄና መልስ እ እሺ አዎ ነው መቶ መቶ ሰከንድ እሺ ምን ልርዳው
አይ አጨዋወቱ ደን ነበር። ጥያቄ ሀይስ ከሆነ ባስመዘገበ ነው።
አዎ የ text የሚጫወቱ ከሆነ አዎ ሳምንታዊ ዕለታዊና ወራዊ high score ባስመዘገበ
high score አይ high score አስመዝግቤ ነበረ፣
እሺ
ግን ቴሌ ምንም response አልሰጠኝም ብዬ ነው
ስንት ነው ያስመዘገቡ
እ score ስንት ነው ያስመዘገቡ
ወደ አስራ አስራ አራት ሺህ በላይ አስመዝግቤያለሁ።
በሳምንት ውስጥ ነው አስራ አራት ሺህ ያሰበሰቡት ወይስ እንዴት ነው
በቀን በቀን
አ
እሺ ዕለታዊ ዕለታዊ ከሆነ high score በመጣ ነው text ይገባለታል። እኛም እንደውላለን። ብዙ customer ነው ያለው ከዛ አይ ታይቶ ነው አንተ- እንጂ አሁን አንተ ነው ቁርጥ እንደዚህ ጊዜ አሸናፊ እኔ ከፍተኛ score አመጣው ማለት አይችልም። ምክንያቱም እዚህ system ላይ ይታይና እዚህ system ላይ ይታይና አ ከእርሶ ምናልባት የበለጡ high score ያስመዘገቡ ሰዎች ስለሚኖሩ ነው እንጂ ምላሽ የመስጠትና ያለመስጠት ጉዳይ አይደለም።
okay
እና ከ high score ካስመዘገቡ ምንም ችግር የለውም። ኢትዮ ቴሌኮም የራሱ ጊዜና ሰዓት አለው የሚያወጣበት system ላይ እያንዳንዱ ነገር ተጣርቶ አሸናፊ ከሆኑ ምንም አይደወልለት ምክንያት የለም።
okay ይጠብቁ።
አይ ገና ነው የምታ- እንትን የምታየው ማለት ነው።
ምን አሉ?
በሳም- በሳምንት ነው እንትን የሚሆነው
እ የ- ራሱ የራሱ ደንብና እንትን አለው ህግና ደንብ አለ አ?
ራሱ ህግና ደንብ አለው። መቶ ሰከንድ ብለው search አድርገው ህግና ደንቡን ማየት ይችላሉ።
እሺ ለማንኛውም እጠብቃለሁ። አይ ዝም ስላ እንትን እንግዲህ
ይወጣሉ ሰዎች ይወጣሉ አይወጡም አይባ- ይወጣሉ አይወጡም አይባሉ ምናልባት ወጥተው እርሱ ምናልባት ውስጥ ስላላስመዘገቡ ይሆናል እንጂ
okay story ይወጣል አ?
እንጂ ይወጣል። ምንም ይሄ ህጋዊ የሆነ የኢትዮ ቴሌኮም ተቋም ነው።
okay page ላይ page ላይ እ- እ- ይለጠፋል አ?
ይለጠፋል። ገ- ገብተው ማየት ይችላሉ። ድህረ ገጽ ላይ ይመ- ይመዘገባል፣ ይለጠፋል።
እሺ እሺ ለጤና